hello ጤና ይስጥልኝ። hello አቤት ይሰማኛል።
ተ- ተደውሎልኝ ነው ስልክ missed call ሳይ ነው መልሼ የደወልኩልሽ።
በዚህ ስልክ አዎ፣ አሁን በደወሉበት በደ- ነው የደወልነው።
እ?
አሁን በደወሉበት ስልክ ነው የደወልነው።
ሁለት ሲም ነው ያለኝ መሰለኝ፣ ያው በዚህ በተደወለበት መሰለኝ።
ማን ልበል ስሞትን? ከገበያ ዮናስ።
ኤክስ ነበር።
እ?
እሺ፣ ከገበያ ኤክስ ነበር የምደውልልዎት።
ገበያ ኤክስ።
አዎ።
okay okay okay።
እና ከዚህ በፊት በእኛ ሽያጭ ሰራተኞች አማካኝነት የኮንስትራክሽን እቃውን ለመሸጥ እኛ አዎ።
መተግበሪያ ላይ ተመዝግበው ነበር እና ኦኬ እንዴት ነው okay።
አሁን እየተጠቀሙበት ነው ወይ እየተገበያዩበት ነው ወይ የሚለውን ለማወቅ ነበር።
አልተገ እየተገበያየሁበት አይደለም። የተወሰነ የሆነ ሰው መጥቶ ሱቁን እቃዎች አንስቶ ምናምን ነገር የተወሰኑ እቃዎችን attach አድርጎ ነበር እ፣ እና ሰው የሚመጣ ከሆነ ምናምን inform አደርግሃለሁ ነበር በሰዓቱ የተባልኩት።
አዎ።
ሰው የሚመጣ ከሆነ ስራ ይዘን እንመጣለን፣ ከዛ ለእኛ ታቀርብሉላላችሁ ምናምን እንደዛ ነበር መሰለኝ። አይ ቲንክ ያወራ ነው ቆይታችኋል መሰለኝ።
አዎ ትንሽ ቆይቶ ብሏል። እሱ ቼክ አላረጉትም ነበር በስልኩ ነበር እንትን የሚለው።
እ? ቼክ እውነቱን ለምን ቼክ አረ- ምን መሰለሽ በሰዓቱ የነበረው ውስጥ የሰው እንትን የፋሚሊ ነበረ ቢዝነሱ ማለት ነው። ሄሎ ሄሎ hello hello
ሰማ ሄሎ
እኔ አቤት።
ይሰ- እ፣ ይሰማሻል?
አዎ እኔ ይሰማኝ ነው።
በቃ እንደዛ ነበር የ family ነበረ ቢዝነሱ እና አሁን currently የራሴን move አድርግ ያለው እና የኔን እንደዛ ቢሰራ ቢሆንልኝ አሁን ደስ ይለኛል።
እ፣ ል- እንትን ልበልልዎት አሁን በማን ምን?
ስም ነበረ ያኔ የተመዘገበው?
ያኔ በ father ስም ነበረ ስሙ- መስፍን አያሌው የሚል ድርጅት ነው አይደል?
እ?
መስፍን አያሌው አሁን የሚል ድርጅት ነው አሁን የደወልንልዎት አይደል?
እ? አሁን አዎ።
እኔ ዮናታን መስፍን ነኝ።
አታክል ተራ አካባቢ አይደል?
አትክልት አይደለም፣ አይ አይ አይደለም፣ አትክልት ተራ አካባቢ አይደለም። ይሄ ሰንጋ ተራ አካባቢ ነው ሜክሲኮ።
እሺ እ፣ እኮ እ፣ እሺ
አይ ብቻ እንትን ካላችሁ ጊዜ ካላችሁ እ፣ የ- የኔን fix አድርገን የኔን መከታተል እችላለሁ ነው የምልሽ። አሁን እሺ፣ ከዚህ በኋላ ላለው አይ፣ እኛም ያው ዋናው ሱቃችን እንትን ያለው ቢሮአችን ያለው ሰንጋተራ ህንጻ አስራ ዘጠነኛ እኮ ሰንጋላ እንደነበር ነው የማውቀው። ሀያ አምስተኛ ፎቅ ነው ምናምን ሀያ- ሀያ አንደኛ ወይ ሀያ ሶስተኛ አስራ ዘጠነኛ ፎቅ አስራ አስራ ዘጠነኛ ፎቅ። okay አዎ ወይ ይምጡና የእርሱን እንትን እንላለን።
በቃ እንደዛ አደርጋለሁ ወይ እሺ እኔም እዛው ሰንጋ ተራ ላይ ስለሆንኩ እሺ እመጣለሁ። ፎቅ መውጣቱ ነው።
እሺ እሺ ገ- ገበያ ኤክስ ነው።
ገበያ ኤክስ
thank you